ጤና ይስጥልኝ ሀላፊ ዝግጁ ነኝ። እባክዎት በምን አይነት የጉዞ መረጃ ልስጥዎ? ጤና ይስጥልኝ።
አብሮ ይስጥልኝ።
ምን አይነት የጉዞ መረጃ ልስጥዎ?
ከናባ ውጭ ሀገር ለመሄድ ፈልጌ ነው።
የ- የት አሉ?
ወደዛ ውጭ ሀገር ለመውጣት ፈልጌ ነው።
እሺ፣ ውጭ ሀገር የት? USA፣ ካናዳ፣ Europe፣
አሜሪካ በዱባይ፣ አሜሪካ።
አዎ።
እሺ፣ በምን በስራ በትምህርት በ visitor
እህ በስራ ነው በትምህርት ነው ወይስ ለጉብኝት ነው?
በስራ
እሺ፣ የስራ እድል እ፣ የሚያገኙበትን website ልንገሮት?
ለ
ምን አሉኝ?
ለስራ የፈለገው ስራ ይሁን
እሺ እ፣ እንዴት ነው እኛ ምንድነው የምናደርገው እ፣ የተለያዩ ስራዎችን የሚያገኙበት website ለእርሶ ልሰጥዎት እችላለሁኝ።
እህ
የተለያዩ የስራ እድሎችን የሚያገኙበት website ልሰጥዎት እችላለሁኝ እኔ የአሜሪካ አሜሪካ ሀገር የሚገኙ ቀጣሪ ድርጅቶች ያለበት website ከዛ ለስራ apply አድርገው እርስዎ በሚመቾት መንገድ የሚመቾት የስራ አይነት apply አድርገው የ job offer ን ሲያገኙ process ኡን መጀመር ይችላሉ።
እሺ።
ልንገሮት website ኡን ይጽፋሉ?
site ኡ
አዎ
እሺ
USA jobs
US
USA
jo jobs
እሺ ብለው search ሲያደርጉ የተለያዩ ስራዎችን ያገኛሉ።
እሺ እሺ ተጨማሪ ጥያቄ ያሉት?
ተጨማሪ ያቀርባል እሺ ወደ ሄለ ቤተሰብ ስለደወሉ እናመሰግናለን። መልካም ቀን።